የሰዎቹ አይን ቢያስፈራሽን ደፍሮ መምጣቱ ቢያሰጋሽን እኔ በላይ በኩል ልቅረምና አንቺ በዚያ አድርገሽ እለፊና ድልድዩን አቋርጪና ወደ ግራ ታጠፊና ከወንዙ ባሻገር ካለው ዛፍ ስር እንዳገኘሽ ሆኔ ሁልባስር አሻግሬ ሳይሽ ያን ዕለት አይንሽ ከኔ ጋር ሲሟገት እንዳንነጋገር ተፋፍረን እንዲያው ዝም ብለን ተለየን። የሰዎቹ አይን ቢያስፈራሽን ደፍሮ መምጣቱ ቢያሰጋሽን እኔ በላይ በኩል ልቅደምና አንቺም በዚያ አድርገሽ ጥለፊና ድልድዩን አቋርጪና ወደ ግራ ታጠፊና ከወንዙ ባሻገር ካለው ዛፍ ስር እንዳገኝሽ ይሁን እሑድ ባስር የሰዎች ሁኔታ አናዶኝ ለምን እንደሚያዩን ቸግሮኝ እድል ስላልሰጡ ለጨዋታ ለውይይትና ለፈገግታ እንዲያው ዝም ብለን በዝምታ ተለይተን ሄድን ያን ዕለታ የሰዎቹ አይን ቢያስፈራሽም ደፍሮ መምጣቱ ቢያሰጋሽም እኔ በላይ በኩል ልቅደምና አንቺም በዚያ አድርገሽ ጥለፊና ድልድዩን አቋርጪና ወደ ግራ ታጠፊና ከወንዙ ባሻገር ካለው ዛፍ ስር እንዳገኘሽ ይሆን ሆድ ባስር ያለምንም ስጋት ተዝናንተን እንድንጫወት ደስ ብሎን እጠብቅሻለሁ እሑድ ዕለት አደራ እንዳትቀሪ በእኔ ሞት የሰዎቹ አይን ቢያስፈራሽም ደፍሮ መምጣቱ ቢያሰጋሽም እኔ በላይ በኩል ልቅደምና አንቺን በዚያ አድርገሽ እረፊና ድልድዩን አቋርጪና ወደ ግራ ታጠፊና ከወንዙ ባሻገር ካለው ጣጥር እንዳገኝሽ የሆኑ ባትር ከወንዙ ባሻገር ካለው ጣጥር እንዳገኝሽ የሆኑ ባትር ከወንዙ ባሻገር ካለው ጣጥር